ጤና ይስጥልን እንዴት ቤት በ- ረድኤት ነው የምንረዳው?
አሁን እንትን መቶ መቶ ብር ሁለት አስገብቼ ወደ አካውንቴ እሺ በካፓ ማለት ነው ወደ አካውንት ያልገባልኝ ነው። እኔ ደግሞ ቤትን ከመውጣት ፈልጌ ነበር ያስገባሁት።
እሺ አሁን ዲፖዚት ስታደርግ የደረሰክ ቴክስት አለ አይደለ?
ቴክስቱ እንትን ላይ ነው ከሲቢ አካውንቴ ቀንሷል።
እኮ ድ- ቴክስት ደርሶሃል አይደለ?
አልደረሰ እንትን የተቆረጠበት ብሩ እ ብሩ የተቆረጠበት አዎ ደርሶኛል።
እሱን text ቴሌግራም ላይ ላክልን።
እም።
እሺ